ጤና ይስጥልኝ ሪፖርት ነው ባኮ የምንለቀው።
ጤና ይስጥልኝ እንትን ፈልጌ ነበር። ሁሉ ስፖርት ውክልና ማግኘት እችላለሁ?
ሞት ፈልገው ነው።
አዎ እሺ ስልክ ቁጥር የያዙ ልንገሮት። ሌላ እሺ ዜሮ ዘጠኝ ሀያ አንድ
ዜሮ ዘጠኝ ሀያ አንድ ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት አዎ እሺ